hello
አቤት እንዴት ነው? ሰላም ነው?
ሰላም
ደረሳችሁ እንዴ?
እ ደረሳችሁ ይዘህ ሄደህ?
ምን አልከኝ?
security printer ይዘህ ደረሳችሁ ወይ?
secu- አዎ አዎ አዎ። ቀለሙ ነው እንዴ?
አዎ አዎ።
አዎ ነው። አይ ስልክ እኮ ሲቀየር የሚል ሲሆን ነው።
አዎ፣ እንትን ቀለምና ኒኮሌሽን አለችው ውስጥ ወስዳችኋታል። የኛ ነበር እዚህ
አረ የራሳችን ነው።
አዎ፣ የራሳችሁ እዚሁ አለ። ወስዳ እንትን ነው አሁን የመጣ ልጁ ያውቀዋል።
ተቀያይሮ ነው
አዎ፣ እናንተ የሆነ ይቀራ ይሄ የኛ ነው እና አሁን ልጁ ፈልጎ
እ ልክ ለማን ትልኮልኝ አላችሁ እናት እንዴት ይሻላል?
አዎ ነገር ይሰራበት ነው። ነገ ደግሞ ጠዋት ልጀታን ቀጥሬያቸዋል እያለኝ አሁን እ ምን ይሻላል ታዲያ?
አ፣ የሚመጣ ሰው የለም ከእናንተ?
ከኛ እስካሁን እንግዲህ ለመስቼክ ላድርግና
አ፣ ጠዋት ልደውልልህ።
ኒኮሌሽን ኒኮሌሽን እና ቀ- ቀለሙ ቀለሙ አራቱ ቀለም እ የእኛ ነው። የዚህ የእናንተ የለውም፣ ቀለም የለውም።
ቀለም እኮ አዲስ ነው የመጣው። ባዶ ነው አይደለም የመጣው።
ራሱ እሱ አይ ሴኩሪቲ ፕሪንተር ውስጥ አለ።
የለም የለም ባዶ ነው።
እውነትን ነው አ- ማርያምን አዲስ ነው ያስገባሁት።
እንዴ? ኧረ አለው እያለኝ ነው ልጁ።
ኧረ በፍጹም ያ ያ አዲስ ነው ያመጣው። እሺ በካርቶኑ ነው ያመጣው እንጂ ውስጡ የለም እሱንማ እኔ ነኝ የመራሁላችሁ።
እኮ ውስጥ የለም። በቃ ባዶ ነው ውስጡ።
እሺ፣ ኮሌክሽኑ ስለዚህ- check አላደረኩትም።
ኒኮሌሽኑ አለች እናንተ እዚሁ ቀርቷል።
በቃ እሺ፣ ተቀያይሮ ከሆነ እሺ፣ ችግር እሺ፣ የለም እሱ። እሺ